ጤና ይስጥልኝ የተሰጠ ማዕከል እባክዎን ልርዳዎት?
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እንትን ለመጠየቅ ነበረ ቲክቶክ ላይ ማስታወቂያችሁን አይተን እና በምክንያት አስረድተን ወደ ዱባይ የነፃ ጉዞ አገልግሎት እንደምናገኝ ተነግሮኝ ነው።
okay እሺ አንዴ እሺ ሙሉ ስም ልውሰድ?
ገሊላ ጌታቸው ሙሉጌታ።
እድሜ
ሀያ
ያላገባ?
አይ አላገባውም።
እሺ ፓስፖርት አሉት?
አለኝ። አዎ
የሴት ጥሪ ማዕከል ሰማንያ አንድ ሰማንያ አራት ምን አይነት አገልግሎት እንደምንሰጥ ይነግሩኛል?
የተለያዩ አይነት በረራ እንትን ስኬጁሎች